ያስገለኝ ቻባ
ትናንትና ከሌብሬ ወደ አፍሮቢት የሆነ ብር ልኬ ነበርና ቆርጦታል፣ በቻፓ ቆርጦታል ብሩ።
እሺ አልገባም፣ ግን ወደ አፍሮቢት አልገባም።
እሺ ስልክ ቁጥር ልስጦትና ቴሌግራም ላይ የገባበትን ደረሰኝ ይላኩልን።
እነሱ
እኝ- እርስዎ ነው የሚልኩልን፣ እርስዎ ለእኛ ይላኩልን። ቴሌግራም ላይ ስልክ ቁጥር ልስጦት እኔ ልላክልሽ ተ- ቁጥሩን text ኡን የገባልኝ የቻፓ number ኡ
አይደለም የቻፓ number ሳይሆን ከቴሌ ብር ሲቆጥ የገባላ ይሄን ያህል ብር ለቻፓ ከፍለሃል ብሎ የመጣ አ- አለ አይደል?
አ- አ።
እሱን ቴሌግራም ላይ ላክልኝ። አሁን ስልክ ቁጥር ልንገሮት ዜሮ ዘጠኝ ስልሳ screenshot አድርጌ ማለት ነው። እሺ አዎ ዜሮ ዘጠኝ እሺ ዜሮ ዘጠኝ ስንት ንገሪኝ ቁጥሩ።
ስልሳ
እሺ
ሰባ ሁለት
እሺ
አርባ ሁለት
ሰ- ሰባ ሁለት አርባ ሁለት እንደገና ሰባ ሁለት
ሰባ ሁለት አርባ ሁለት ሰባ ሁለት ስ- ስልሳ ሰባ ሁለት አ፣ አርባ ሁለት ሰባ ሁለት ሰባ ሁለት እሺ
እሺ እናመሰግናለን።
እሺ እሺ ልክ አሁን እላለሁ። እሺ ይቻላል